አዎ ይቆራረጣል።
እዛ ነው ያልጨመርኩልህ።
ስለዚህ እኔ የሮባ ስለማያስጨምር ነው ያልጨመርኩልህ።
ሮባ ይጠብቀዋል። እኔ እንደዛ ከሆነ ሮባ ነው ይዤ የምቀመጥ።
እኔ ስለካለን በገርጂ ካሳንችስ ነው የለካውልህ።
ቆይ ከስተመሩ ያለችው እኮ በቤተ ግን እንደዛም ሆኖ አያስጨምርም እያልኩ ነው።
ከቤተ ክርስቲያኑ በታች እኮ ነው ያለችው።
ከመር ይኸውልህ ገርጂ ካሳንችስ አይደለውም እኮ የገርጂ ሮባ ዝቅ ብዬ ነው ያለሁት እያ- አለች። ግን እኔ ደግሞ ስለካልህ በገርጂ ካሳንችስ አስገብቼ የለካውልህ። በገርጂ ካሳንችስ እንኳን ቢሆን አራት ነጥብ ስድስት ነው የመጣው እያልኩ ነው እኔ ቆይ ዩኒቲ ድረስ ስልሳ አመት ስለሆነ ከቤተ ክርስቲያን ወደ ታች ውስጥ እኮ ነው ያለችው። ቆይ በቃ ኤሪያ እኔ ማናጀር በማ- በማፑ እኮ ነው እንጂ በ- እሺ እሺ ትችላለህ